Good morning. Welcome to Radisson Blu Hotel ቤት speaking. How may I assist you, please?
ሰላም ጤና ይስጥልን። ቢንታ እባላለሁ ከዊ ፕላስ ነበር የምደውለው።
እሺ፣ እ ለመቶ ሰው የሚሆን press release መስጫ አዳራሽ ፈልገን ነበረ።
አንዴ ይጠብቁኝ።
okay እሺ።
meeting እንበል። hello፣ ሰላም ጤና ይስጥልን።
አብሮ ይስጥልን።
ዊንታ እባላለሁ ከዊ ፕላስ ነበር የምደውለው።
እሺ፣ ለመቶ ሰው የሚሆን press release መስጫ አዳራሽ ፈልገን ነበረ። ለ March seven ይኖራችሁ ይሆን?
እስኪ ልይልሽ አንድ ጊዜ።
እሺ
ምን ጠዋት ነው ከሰዓት?
ጠዋት ነው።
እስኪ ቆይ አንድ tentative booking አለ ወይ? ስልክሽን check አር- ስጭኝና check አድርጌ ልደውልሽ።
እሺ ዜሮ ዘጠኝ ስልሳ ስድስት
ዜሮ ዘጠኝ ስልሳ ስድስት እሺ አስራ አንድ እሺ አርባ ስምንት አርባ ስድስት
እሺ። እ, ምን ነበር company ያልሽኝ?
ዊ ፕላስ ዊ ፕላስ።
Yes.
ያንቺን ስም አለበት ዊንታ።
ዊንታ። እሺ እሺ thank you።
እ፣ March ሰባት March ሰባት አዎ እሺ ጠዋት ነው።
አዎ ከሁለት ሰዓት እስከ ስድስት ሰዓት ባለው ሰዓት ውስጥ እሺ እሺ።
እሺ thank you።